ሰላም ነው።
እግዚአብሔር ይመስገን።
agent ደውለን ነበር ከዚህ በፊት agent እሺ።
ለመሆን ከጅማ ነው የምደውልልሽ እሺ
እና መጀመር ትችላላችሁ ተብለን ነበር። ግን አሁን deposit ምናምን ሰላሳ አምስት ሺህ ብር ተብለን ነበር እና እሱን አላደረግንም።
okay፣ ማድረግ አለባችሁ መጀመሪያ።
አዎ አሁን ሁሉንም ነገር እንጨራርስ ብለን ነው አሁን ጨርሰን ነው እየደወልኩልሽ ያለሁት እና እሺ በምን አይነት account ነው አሁን ገንዘቡን ገቢ አድርገን እንዴት ነው ስራውን መቀጠል የምችለው?
እሺ፣ አንዴ የፋይናንሶችን ስልክ ልስጥህና እነሱን አዋራቸው። ለእነሱ ስለሆነ deposit የምታደርገው እሺ እነሱን ታዋራቸውና እ፣ እ፣ መምጣትም ካልፈለግ መጨረስ አዎ ትችላለህ። ትናንት ጅማ ታደርጋ ስላለው አዎ ጅማ ስላለው ብዬ እሺ፣ አንዴ ፋይናንሶችን ስልክ ልስጥህ።
እሺ
ዜሮ አንድ አንድ
ዜሮ አንድ አንድ አምስት ሀምሳ ስምንት አምስት ሀምሳ ስምንት ዘጠና ዘጠኝ ስልሳ አንድ ዘጠና ዘጠኝ ስልሳ አንድ እሺ እሺ እሺ ደውዬ መልካቸው በቃ እሺ አመሰግናለሁ እሺ መልካም ቀን እሺ አመሰግናለሁ